hello አዎ አሁን የላኩት ልጅ ነኝ በቴሌግራማችሁ አምስት መቶ ብር ነች ትንሽ ነች ልጁ ያው ጀማሪ ስለሆነ
ማን ነው የሚለው ስምዎት የቴሌግራም
የቴሌግራም ስም ማን ነው ባርች
ባርች
አይ ተልቋል ተልቋል እኮ አሁን በአሁን በሰጠሽው መቶ ቁጥር አስራ ሶስት ብር ነው
እ እ አይ አይደለም መቶ አስራ ሶስት ሳይሆን አምስት መቶ ስድስት መቶ አስራ ሶስት ብር ከሀምሳ ሳንቲም ነው ትኬት ቁጥር የላኩልን ነው ትጫ አዎ አዎ አዎ